የለፍቅልኝ ሄሎ ዘኝ
አምሳ ሁለት ስልሳ ዘጠኝ
አምሳ ሁለት ስልሳ ዘጠኝ ምንድን ነው?
አዎ አይተሽዋል። ሸገር ፓርክ ገበያ ነው የሚለው ሰላሳ አምስት ብር ነው ያለው።
ኃይላለሁ
የሞተረኛ ነው የሚሆነው። ኦልሬዲ እንድታስቅልኝ ነው ኦኬ፣ እንዲወጣ ነው እንዴ?
እንዲወጣ ነው።
ሰላሳ አምስት አዲስ ገበያ ነው ሰላ-
ሸገር ፓርክ አንዴ።
ገበያ አይደለም።
ቆይ አንዴ የሞተረኛ እንደሆነ check ላድርገውና አዎ እሺ፣ pin ኡን አይቼ ነው እሺ። ከዛ እንደውልሃለሁ። የሞተረኛ ካልሆነ ግን ትሰራዋለህ።
እሺ
ሼርሜንት